hello
አቤት ምን ያስፈልግ?
እግዚአብሔር ይመስገን።
የእሸቱን ፕሮግራም አይቼ ነበረ። የት ነው ፕሮግራሙ? ቦታ የት ነው?
ለመያዝ ድሬዳዋ ነው ያሉት እርስዎ? የት ድሬዳዋ ነው? ድሬዳዋ። እሺ መደበኛ ሶስት መቶ ነው። VIP አምስት መቶ ብር ነው። ተማሪ ደግሞ ከሆናችሁ የመግቢያ ዋጋ ሁለት መቶ ነው። ኮንጎ ሜዳን ወጣት ስፖርት ኮሚሽን ኮንጎ ሜዳን ውስጥ እ፣ ፕሮግራሙ የሚካሄደው ኮንጎ ሜዳ ምኑ ጋር ወጣት እ?
ወጣቶች ስፖርት ኮሚሽን ዝመዝግቦት በኦንላይን